ጤና ይስጥልን ቤተሰቤት ዮናስ ነው የምንልርዳው ሄሎ ሰላም ጤና ይስጥልን።
አለን ይመስገን የምንልርዳውት እ፣ እንትን ነበር ጨዋታ የነትኬት እንትን ብዬ ነበር።
እሺ አንድ ጨዋታ ፖስት ቦንድ ሆኗል።
እሺ አንድ ጨዋታ ቀይ ሆኖ እስካሁን ግን እንትን አያሳየኝም እና ሀያ አራት ሰዓት አልፏል።
እሺ ላኩልኝ እስቲ ካሸር ቁጡ ካ- ካ- ምን ካሸሪ ኮድ አ አስራ አራት አስራ ስምንት እሺ
ሰማንያ ስድስት ስልሳ ስድስት
እሺ ጠብቁኝ መስመር ላይ እሺ።
hello ደንበኛችን አቤት አቤት።
እሺ አንድ ጨዋታ void ሆኗል እሺ አዎ አንድ ጨዋታ void void ነው አዎ አንድ ደግሞ lost አለው ስለዚህ ቦነስ እ፣ መቶ ብር አሸንፈዋል
okay መቶ ብር አዎ ቦነስ መቶ ብር አግኝተዋል ማለት ነው void የሆነውን አያካትትም ማለት ነው
አ፣ void ስለሆነ
okay እሺ።
እሺ እናመሰግናለን መልካም ቀን እሺ።